Zero ጤና ይስጥልኝ።
ሄሎ ሄሎ
ጤና ይስጥልኝ።
ሰላም።
እ፣ ትናንት ቲማቲም አዝዤ ስምንት ከዘጠኝ ሰዓት ያለው እሺ ዛሬ አቮካዶ ተመቶልኝ አ- አልተላከም አሉኝ። እንዴት ነው? ነገ ደግሞ ስራ የለም። እኔ መስሪያ ቤት ነው ያዘዝኩት።
okay። እሺ በዚህ ቁጥር ነው የታዘዘው?
አዎ እሺ አንድ check ላድርግልዎት፣ ይጠብቁኛል።
እሺ እሺ።
እሺ ቡርቱን በል ነው አይደል?
አዎ አቮካዶ
ኦኬ ዛሬ አሁን አልመጣም እሱ።
ይላ አቮካዶ ማዝዤ ነበረ። አቮካዶ መቶ ቲማቲም አልተላከም አሉኝ።
ኦኬ እሺ አንዴ ግን እንደውም ቲማቲም ነው መጀመሪያ ያዘዝኩት። አቮካዶ እንደውም ከአስር ሰዓት በኋላ ነው ያዘዝኩት።
አዎ፣ ደርሶኛል።
እስቲ የ driver ስልክ ልስጦት፣ ይደውሉለታል።
እስቲ የቱ ነው ያዥ? እስቲ ቁጥር ቁጥር ያዥ።
ዜሮ ዘጠኝ ዜሮ ስምንት ዜሮ ዘጠኝ ዜሮ ስምንት አስራ ሁለት ሁለት ሰላሳ ሰባት ሀያ ሰባት ሀያ አዎ ይደውሉለትና check አድርገው መልስ ይንገሩኝ ለእኔ እስቲ።
እሺ እሺ ይመጣሉ ሲጠብቁ፣ ካልሆነ ይንገሩኝ ለእኔ።
እሺ ልደውልልህ መልሼ አዎ አዎ ያሳውቁኝ ለእኔ።
እሺ እሺ እሺ ማን